ሰላም ጤና ይስጥልኝ።
አቤት እ መንገሻ
አቤት።
እ ከ WePlus Solution ነው የምደውለው።
እሺ እኛ application ላይ ተመዝግበው ነበረ አ፣ እና የተመዘገቡት እ በአሽከርካሪነት ነው ወይስ ተጠቃሚ ለመሆን ነው?
ማኔ አ ተጠቃሚ ነኝ።
እሺ ተጠቃሚ ከሆኑ WePlus Solution user የሚለውን ነው መውረድ ያለቦት። አሁን የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው።
ምን ይላል ያኛው? ይህንን ምን ላይ ያልሽኝ?
WePlus Solution user የሚለው Play Store እና App Store ላይ ማግኘት ይችላሉ። እሱን አውርደው ተመዝግበው እ አሸናፊ የሚያደርጉትን referral code ማግኘት ይችላሉ። እና በተጨማሪም appli- አ- application ኣችን ላይ 350 game ኦች፣ 44 service እና ትራንስፖርት አገልግሎትን መቀ- መጠቀም ይችላሉ። እሺ ጥያቄ ያለው?
የለኝም፣ ለጊዜው የለኝም። ስኖረኝ እደውላለሁ።
እሺ አመሰግናለሁ። መልካም ቀን።
መልካም እደውላለሁ። እሺ።